ሄሎ ሄሎ ጤና ይስጥልኝ ሀና
አቤት ከቴሌ ነበር የምደውልልሽ
እሺ ቴሌ ብር agent ተመዝግበሽ ነበር እና active እንድታረጊ balance እንድሞላበት ነበር የደወልኩልሽ
እኔ ዝም ብሎ ነው agent ያደረጉኝ ስልኩ ቢለቀቅልኝ ደስ ይለኛል normal ቢሆን እንዴት normal ቢሆን
normal የንግድ ባንክ- ባንክ ማለት እኔ እንትን ነው ንግድ ነው ስራዬ አዎ
normal ቢሆንልኝ ደስ ይለኛል ጊዜ አጥቼ ነው ያልመጣሁት አልገባኝም normal ስትይኝ እንዴት ነው?
normal ስልሽ agent ማለት እ፣ የሆነ እ፣ እንትን
ምን ካርድ ምናምን መሸጥ ምናምን ነው አይደል? አይደል? እኔ እንደሱ እየሰራው አይደለም።
አይደለም ካርድ ምናምን አይደለም አንቺ ገበያ ምናምን እንትን ስትይ አንቺ እነሱ እንዲገበያዩ normal በቴሌ ብርሽ ነው እንጂ ካርድ ምናምን አይደለም ካርድ ብቻ አይደለም።
ማን እየ- እየተጠቀምኩበት አይደለም እንደዛ እኔ በ- እ፣ የንግድ ፍቃዴን ብቻ በቴሌ ብር እንደዚህ ለመክፈያ ብቻ እንዲሆነኝ ነው የምፈልገው። agent ነቱ ተሰርዞ ማለት ነው።
እኮ ይሄ እኮ መክፈያ ነው የሚሆንሽ፣ ሌላ ነገር እኮ አይሆንሽም። ካርዱን አለመስራት ትችላለሽ፣ agent ኡን ብቻ መክፈያ ማድረግ ትችላለሽ።
ይቻላል።
ይቻላል። አዎ።
እሺ ያው ምን ላድርግ?
ልጆች አሉ እ፣ እዛ አዳማ ነሽ አንቺ ወይስ የት ነሽ?
እዚሁ እዚሁ ሰፈራችሁ ጎረቤት ነን። እሺ እዚህ ውልና ማስረጃ የለም ምን ፍርድ ቤት አዎ።
እንደዛ ነው የምንሰራው።
አዎ፣ እኔ ጠበቆች አዲስ ነን።
አበባ office ነው የምደውልልሽ፣ እሺ ግን እዛ ልጆች አሉ
እሺ እና ያስተካክሉልሻል። አንቺ በምትፈልጊው መልኩ ያደርጉልሻል።
እሺ ውዴ እሺ ይደውሉልሻል።
ይደውሉልኝ። እሺ እሺ፣ አና- እሺ መልካም አመሰግናለሁ። አሜን